ሄሎ
ቤት ጤና ይስጥልኝ ቤስት ቤት ሀሚድ ነኝ ምን ልርዳህ
አምስት ሺህ
ዊዝድሮ ነው ቁጥር አምስት ሺህ ውስጥሮ ረፈርት ረፈርት ውቀላይ
ሪቨርት
ወረትና ረፈርት ነው
እሺ በዚህ ቁጥር ነው ቤስት ቤትህ አዎ እሺ ቼክ እያረኩልህ ነው አንዴ ጠብቀኝ
እሺ
ይቅርታ እሺ connection ትንሽ ያስቸገረኝ ስለሆነ ነው እሺ እሺ እሺ
okay ብዙ ጊዜ withdraw ብለህ ነበር አስር ሺህም አድርገህ ነበር አምስት ሺህ deposit ነው አይደል
እ አምስት ሺህ deposit ወደ ብር የለም ወደ ብር የለም ወደ ቤስት ቤት አስገብተህ ነው አይደል
የለም ቤስት ቤት
አምስት ሺህ ሞክረህ ሙከራ ነው አ
እሺ check እያረኩት ነው አንዴ
አሁን አ እያረኩት ነው check እሺ አንዴ ጠብቀኝ እዚሁ ጠብቀኝ ገባ
አልገባም አሁን እየጠበቁት
እ
hello hello
አንተ
check እያረኩት ነው አንዴ አንዴ message ተልኮልህ ነበር የተቆረጠበት
message የለም አልደረሰ
ወደ ቤስት ቤት የለም ወደ ቴሌብር የለም revert ነው revert روح عقي انا انني حاسس باتك عصا والله بالله سامسي كنا هذيك سرعه كنا سرعه ويد والله اني انا كان نفسي عملت سرعه ويدي سامسي كنا هذيك
ሄሎ ሄሎ
አሎ አምስት ሺህ ብር ትላንትና ገብቷል ስንት ገባ ሰዓት ላይ ገብቷል ኦሬዲ ትላንት ሰባት ሰዓት ላይ ምሳ ሰዓት ላይ ትላንትና?
ገብ- አ፣ ሰባት والله ሰዓት لا ላይ شفار محل لا شفار
አ፣ አ፣ لا لا በስምንት በስምንት እ፣ በፈረንጅ ሰባት ሰዓት አንድ ሰዓት ከአምስት ላይ ገብቷል ገብቶ በተጫወትክ እ፣ አቪያተር ጄቴክስ ተጫውተ ነበር ሲዝሊንግ ብሌዝ ከዛ በኋላ እንደገና ጄቴክስ ተጫወትክ
ታውጅ አፍላዚን ተጫውተህበታል እቺ በሙሉ ገብቶ ተጫውተህበታል አምስት ሺህ ብሩን